ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። እንዴት ናቸው?
እግዚአብሔር ይመስገን። ምን ልታዘዝ?
ቴሌጌም gamification ውስጥ የምታገኙት free ticket እና coin አለ።
እሺ
እሱን እንዴት ምን መጠቀም እንደምችል እኔ ብዙ coin አግኝቻለሁ።
እሺ እ link ኡን ተጫን link ኡን ትጫንና ወደ game ኡ ይመራሃል።
አዎ አየሁት።
ከዛ ስልክ ቁጥርህን አስገባ ይልሃል።
አ ስልክህን ታስገባለታለህ።
አ ከዛ login ትለዋለህ።
እሱን ተጠቅሜ እኮ ነው ያገኘሁት። እንትኑን
እሺ ኮይን ጌ- አግኝቻለሁ። coin እንዴት ነው ፈቅ- ለምሳሌ ቲኬትን ነጻ ይሰጣል አይደል?
ኮ- ትኬት ማለት የእድል ጨዋታ አለ እዛ ላይ lucky draw ወይም እድሎን ይሞክሩ የሚል አዎ እሱን ሞክረን ለምሳሌ coin የሚደርስበት chance አለ።
አዎ coin ደግሞ ጥያቄና መልስ መመለሻ ማለት ነው።
አዎ እንደ አዎ
ጥያቄውም እንኳን አላየንም። አሁን ለምሳሌ coin ኡን ብዙ ጊዜ አግኝቻለሁ።
እኮ ጥያቄና መልስ ተጠቀምበት። question እ፣ ጥያ- እ፣ ጥያቄና መልስ የሚል ይመጣል። geography፣ music፣ everything ኢትዮጵያ ትመርጣለህ የምትፈልገውን ጥያቄ።
እና እንደዛ ነው።
እንደዛ ነው።
እዛ እንትኑ ላይ ነው ምኑ ላይ እ፣ እንትን ት- በእንትኑ website ስንገባ ጥያቄና መልስ ነው ያመጣ
እኮ ጥያቄና መልስ ይመጣላል እዛ ላይ።
ስቃል የሆነ
እሺ
እንትና መሰ